hello hello አቤት ሰላም ጤና ይስጥልኝ ሰላም እንዴት ነሽ አለን እግዚአብሔር ይመስገን አሁን ደውለሽ ነበር
እ አገኘሁኝ ምን እንትን ፍለ- ፈልገን ነበረ ልጁ መልሶ ደወለልኝ እ ኮምፒውተር እየገዛን serial number ነው USB ልል ነበረ እሺ USB ነው አይደል
እኔ እንጃ እነሱን አናግሪያቸው ስልክ ልንገርሽ
አይ USB ነው አለኝ
እኮ በቃ እነሱ እንደዛ ካሉሽ እኔ ስለማላውቀው ነው እሺ እሺ እሺ እሺ፣ thank you ስልካቸውን ልስጥሽ ከፈለግሽ አይ ይሄ ሀምሳ ስምንት የሚለው ጋር ደውልኩኝ በቃ እሱን አናግሪ። ደረሰኙ ላይ አዋ- ባሉ ስልኮች ደረሰኝ ተቆርጦልሽ የለም ማሽን አዎ፣ ስትገዢ አዎ።
ደረሰኙ ላይ ባሉ ስልኮች ቁጥሮች support ያደርጉሻል።
እሺ እሺ አመሰግናለሁ እሺ።